ሄሎ ጤና ይስጥልኝ። ዶንኪ ቲዩብ ነው የምንረዳዎት? ሄሎ ሄሎ። በጣም ጩኸት አለ፣ አይሰማኝም። ሄሎ አሁንስ ሄሎ ሄሎ። ወይ አሁን ይሰማል። እሺ ምንረዳዎት?
ዩቲዩብ ዩቲዩብ ፈልጌ ነበር።
ኦኬ እሺ። ስሞትም አልበል ሄሮ ይባላል።
ህሩዊማ ሄሮይ ህሩዊ ህሩዊ።
ሄሮይ። እሺ አባቶት ስም ማን ነው?
በሉ
ኦኬ። ስልክ ቁጥር ይነግሩኛል እባክዎት?
ዜሮ ዘጠኝ ሀያ
እሺ ዜሮ ስድስት እሺ አርባ ሰባት ዘጠና ሁለት
የት አካባቢ ኖት?
መካኒሳ
እሺ ማስታወቂያውን ከየት አይተውት ነው?
እ?
ማስታወቂያውን ከየት አይተውት ነው?
ወይ YouTube ላይ ነው።
እሺ ኮርሱ የሶስት ወር ኮርስ ነው። በሳምንት ሶስት ቀን ነው የምንሰጠው። አያት አካባቢ ተስፉ ሲኒማ ላይ ከአስራ አንድ አያት?
ሰዓት ተኩል እስከ- አያት ተስፉ ሲኒማ ላይ ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል
ከአስራ አንድ ተኩል እስከ አንድ ተኩል መቼ መቼ?
አዎ። ወይ ሰኞ፣ ሮብ፣ ዓርብ ወይ ማክሰኞ፣ ሐሙስ፣ ቅዳሜ ገና ቀኑን አልወሰንም።
እሺ የተወሰኑ ደውል ደውሉልኝ አሳውቁ።